Hello ጤና ይስጥልን ችግችግ ጤና ይስጥልኝ።
አብሮ ይስጥልን።
ትላንት ትዕዛዞችን ልከን ነበረ።
እሺ እስካሁን አልተደወለልንም። ያድራል እንዴ?
ትናንትና order ያደረጉት አዎ ኮድ ወጥቶታል።
አዎ የሶስት item ደርሶናል። አራት ነገር ነው ያዘዝነው።
እሺ እስቲ ስልክ ቁጥር ንገሪኝ፣ order ያደረጉበት።
ዜሮ ዘጠኝ አስራ አንድ እሺ
ሀምሳ አምስት እሺ ስልሳ አንድ አስራ አራት
ይሄ already ገና ስላልወጣ ነው። accept ተብሏል። በእርግጥ ግን ያው ወደ ማታ ነው የሚመጣሉት። ያው exact ሰዓቱን ባልነግሮትም ግን ገና ስላልወጣ ከ warehouse
እኛ ሳንሱሲ ነው ያዘዝነው እና ከዛ ስለማያልፍ ከሌላ ቦታ እዛ ሄደን ነው የምንጠብቀው። ይደውሉልናል። አ ከዛ አዎ ስነሳ driver ኦች ሲደርሱ ይደውላሉ። አሁን ስለሚወጡ ይደውላሉ።
እ ሲወጡ ይደውላሉ። አይደል?
አዎ ያው እኛ ይደውላሉ።
ከቡራዩ እዛ ጋር ሂደን ነው የምንጠብቃቸው።
አዎ ይደውላሉ። ሲደርሱ ይደውላሉ።
እሽማ እሺ አመሰግናለሁ።
እሺ መልካም ቀን።